ሄሎ ጤና ይስጥልኝ። ሆፕ ኢንተርቴይንመንት ይስሐቅ ነኝ። እባክዎት እንርዳዎት?
ሄሎ ጤና ይስጥልኝ።
አብረው ይስጥልን ሰላም ነው?
አለን።
አይ፣ እኔ normal የደወልኩት እ፣ ወደ ግለሰብ ስልክ ነበር
እ እ፣ ገባ። ሄሎ
ሄሎ እየሰማሁት ነው።
ተመረን ድርጅት ነው እየደወልኩ ያለሁት አዎ ለደንበኞች ለማወስ እየደወልኩ ነው። እናንተ ጋር እንዴት እንደገባም እ፣ አላወኩም።
እሺ እሺ።
እ?
ትንሽ ድምፅ የመቆራረጥ ነገር አለው ስልኩ።
አዎ ስልኩ ሲጀመር ለማስመዝገብ ነበረ። ስልኩ ትንሽ እያስቸገረ
አዎ ለማስመዝገብ ፈልገን እ፣ በአጋጣሚ ደግሞ ያው እናንተን አገኘው።
አዎ የእኛ ሆፕ ኢንተርቴይንመንት ላይ ነው የደወሉት አሁን።
ዘጠኝ ዘጠና አራት በዛ እሺ አይልም አይደለ? ማግኘት አይቻልም ቀጥታ።
አዎ በዘጠኝ ዘጠና አራት ደውለው ኦፕሬተሮቹን ማግኘት ይችላሉ። ኦፕሬተሮቹን ያማክሯቸውና እነሱ ያሰጋል።
ኦፕሬተሮቹን ለማግኘት እኮ ምርጫ አመጣልም ዜሮ ምናምን ዜሮ አይመጣም።
አይመጣም ነው።
እ፣ እንደ እስኪ ሌላ ምንም አማራጭ ሊኖር አይችልም። እሱ ነው አዎ እኮ አሁን እኔ ማንኛውም ስልክ ላይ ስደውል እኮ እናንተ ጋር ነው የመጣው። እንዴት ነው ስልኩ ምን ሲሆን ነው እንደዛ የሚሆነው?
ኧረ እንደዛ ሊሆን እኔ እንጃ። እንግዲህ እኛ ጋ በ- በእኛ ቁጥር ካልደወሉ እኛ ጋ ሊመጣ አይችልም። ዘጠና አራት ላይ ደውለው ወደዚህ ቀጥታ ነው የደወልኩ ያለሁት ማንም ጋር ከደወልኩ ቀጥታ የሚገቡ እናንተ ጋር ነው። እንዴት እንደሆነ አልገባኝም።
እንጃ። እስኪ እ፣ ዘጠኝ ዘጠና አራት ላይ ግን ይሞክሩት ለመኝ
okay
ስለደወሉ እናመሰግናለን። መልካም ቀን ይሆን።